hello ጤና ይስጥልኝ።
hello ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ?
እ ስለ ዘጠኝ ሰማንያ አምስት የ game ጨዋታው አንዳንድ information ለመጠየቅ ነው።
እሺ፣ ቴሌቪዥን game ነው። ስልኮት smart ነው ወይስ ትንሿ ስልክ ናት?
እ ስልክ smart ነው፣ ትንሿ ስልክ ናት?
ትንሿ ትንሿ ከሆነች ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
እሺ፣ ከዛ ሰባ ቁጥር ይጫኑና አማርኛ ያረጉታል።
እሺ፣ ሶስት ቁጥር ላይ ለመጫወት የሚለውን ይመርጣሉ።
እሺ፣ እ፣ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እ፣
ጥያቄና መልስ ሁለት ቁጥር ላይ ኮይን ይገዛሉ ለመግዛት የሚል አለ።
አዎ፣ እ፣ አንድ ቁጥር ላይ ለመመዝገብ የሚል አለ። ሲመዘገቡ እ፣ እድሎትን ይሞክራሉ። ትኬት ሲገባውለት።
አ- okay። አንድ ቁጥር ላይ ለመም- በመመዝገብ አዎ ፓኬጅ አለው ዕለታዊና ሳምንታዊ ጥቅል ምንም ቲኬት የለውትም የሚል ነው የመጣን።
እኮ subscribe ማድረግ አለብህ።
አድርጌያለሁ።
በቀን አንዴ ነው የሚገባልህ። ተጠቅመህበት ሊሆን ይችላል። የእድል ጨዋታ ሞክረህበት ሊሆን ይችላል። የነበረ
እሺ፣ በኔክስት ዴይ ነው የሚገባልህ።
እሺ፣ ቴንኪው።
እሺ ዌልካም ባይ